ሄሎ ሄሎ ወይ ወይ መልሼ ደወልኩኝ።
እሽማ እሺ አስራ አንድ ኪሎ ድንች ነው አይደለ?
አዎ የእርስዎ ሶስት የሌሎቹ ሁለት ሁለት።
ሁለት ሁለት አዎ okay የት ነበር location የሞሉት?
ትራኮን ጥቁር እንትን ጋር ቸርችል ሮድ ላይ ትራኮን
እ፣ ቸርችል ልበለው ዝም ብዬ ወይስ ትራኮን ታወር ትራኮን ታወር? እሺ አዎ ወይም ጥቁር አንበሳን ብትዩ ትምህርት ቤት ፊት ለፊት ነው።
እሺ እሺ ነገ ይመጣልዎታል። መልካም ምሽት ይሁንልዎት።
እሽማ ከዚህ በፊት ተሰጥቷቸው መስመራችን አይደለም ብለው ስትወብኝ መጥተው ነው okay እነ በረከት ማለት ነው።
በቃ እሺ እሺ እሽማ እሺ መልካም ምሽት አመሰግንሻለሁ።
አሜን።